ሄሎ አቤት
ሄሎ አቤት አቤት አስር ሺህ ብር withdraw አድርጌ ነበረና አልገባ ማለት ምን አልከኝ?
አስር ሺህ ብር
እሺ ቤት ቤት ቁጥርህ ንገረኝ።
አስራ አምስት አስራ ዘጠኝ
አስራ አምስት አስራ ዘጠኝ
ሀምሳ ሀያ ሁለት
መቼ ዛሬ ነው?
አዎ ቅድም ስንት ብር?
አስር ሺህ ብር Hello wait አንዴ ቆይ። አስር ሺህ ብር አይደለ?
አዎ
ይኸው processing ላይ ነው። approve አድርጌልሃለሁ ከአንድ ከሰላ- እስከ ሰላሳ ደቂቃ ባለው ውስጥ ጠብቀውና ይገባልሃል። እሺ እ እስከ ሰላሳ ደቂቃ ባለው ውስጥ ጠብቀውና ይገባልሃል።
con- confirm መደረጋችንም አድርጌልሃለሁ አድርጌልሃለሁ፣ confirm አድርጌልሃለሁ። እሺ ትንሽ ጠብቀውና ግን ሰላሳ- ይገባል።
አየኝ እሺ አባቴ መልካም ምሽት።
እሺ አመሰግናለሁ እሺ